hello አቤት ውበቴ ከ ChipChip ነው የምደውልለት።
እሺ
okay ዛሬ cucumber order አድርጎ አልተረከቡም አይደለ?
አዎ okay በ location ምክንያት ነበር እና ያልመጣሉት። ነገ የት ላስልክሎት?
እሺ እዛው
የት አካባቢ ነው?
ወረዳ ሁለት ጤና ጣቢያ ወደ ጦር ኃይሎች አ- አለፍ ብላ አማኑኤል ጀርባ
okay ስለዚህ በየትኛው location ሊያዘው?
እ፣ ጦር ኃይሎች ማለት ነው ያውቁታል ሹፌሮቹ የሚመጡበት ዛሬ መጥተው ነበረ የሆነ መኪና okay ህዳሴ ጤና ጣቢያ ነው።
ህዳሴ ጤና ጣቢያ ዳግም ህዳሴ okay በቃ እሺ ነገ ይላክሎታል።
እሺ okay እሺ፣ እሺ መልካም ምሽት።
አሜን ቻው